አልተበላም። hello hello hello አይሰማም።
ይሰማኛል። አሁን ምን ልርዳው?
እ በቀደም ደውዬላችሁ ነበረ። የ- ሁሉ እስከ ሁሉ ስፖርት ነው አይደል?
አዎ እና ቅድም የው- ከሁሉ ስፖርት የ- ያለኝን ብር ወደ ቴሌብር transfer አደረኩት። ወደ ቴሌብርም ሳይገባ ሲ- ሲቀርብ እንትን ደውዬላቸው በቴሌግራም በቴሌግራማችን እንትን ላይ ላክ
እሺ ልካ ብላችሁ ልከላቸው። አዎ እስካሁን አልተመለሰልኝም። በብ- የላኩት የእንትን ታውቃለሽ ፐርሰንት ላይ ነው የላኩት ስድስት መቶ ብር ምን ላይ በፐርሰንት የ- ሳንቲም ገ- ቤት አ አ አ ችግር የለውም። አሁን ወረፋ ስለሆነ ነው። ወረፋው ሲደርሱ ተናግደን እንመልሱታለን። እዛው ቴሌግራም ላይ አ በት- አ ልከ- አ ልከላቸዋለሁ። በቀደም ልከላችሁ ነበር።
እኮ ቴሌግራም ጠብቁ፣ ወረፋ አለ አሁን እሺ እሺ